ነገሩ ይፈታል። በዛውም check ኧረ ደውለሻል እኮ አንሺው አውሪ።
እሺ ሄሎ ሄሎ እንዴት ዋላችሁ?
እንዴት ዋልሽ?
ኬክ ፈልጌ ነበር።
እሺ ለመቼ ኬት? ወዴት?
ለመቼ? ለአርብ ነው የፈለግኩት።
ወዴት?
ወደ ጎንደር።
እሺ አንድ ጊዜ ጠብቂኝ። አንድ ጊዜ መመለሻ ያስፈልግሻል ወይስ አሁን መሄጃ?
መመለሻ ማክሰኞ
ለስንት ሰው ነው?
እ፣ ለሶስት ሰው ሁለት ታዋቂና አንድ ጣለች።
እሺ በቃ እ በዘርፉ እ ዋና እሺ እሺ